hello ጤና ይስጥልን ቤት ቤት
እህቴ እስኪ ቲኬት check አድርጊልኝማ ኢንተርኔት ስለማይሰራ ነው እኛ ጋር።
እሺ cashier ኮዱን ዛከዋል
ኧረ ገና ምንም check አላረኩትም። ማለት ጎንደር ስለሆነ ያለሁት ማለት ነው ኢንተርኔት የለም።
እኮ cashier ኮድ
እ አስራ ሁለት ዜሮ አንድ አዎ እሱን ነው ምልክ እሺ እሱ
አስራ ሁለት ነው አስራ ሁለት ዜሮ አንድ እሺ ዜሮ አንድ
ሰላሳ ስምንት ሀያ ሰባት
እሺ እንትን ነው ም፣ ሁለት ቀይ አለብክ
ወይኔ ማናማ ጁቬንትስ ናማ እ ማናማ ሞናኮ
ወይኔ ኤሴ ሞናኮ እና
እ
ራዮም ነው ራዮ አዎ ባልካኑ ሱና አዎ የሆነ ከመጨረሻው ለ- መጨረሻው አካባቢ ያለው ነው እሺ እህቴ አመሰግናለሁ።
እሺ፣ እናመሰግናለን እሺ